አፄ ፍጥረት ተክለ ሃይማኖት ስጠኝ እጅን በረከት ጥቂት ይበቃኛል ባዶዬን ልሙላበት ልጅ ስለሆንኩኝ የሥላሴ ፍጥረት ተክለ ሃይማኖት ስጠኝ እጅን በረከት ጥቂት ይበቃኛል ባዶዬን ልሙላበት ቤተሰብዮም ነች የስም መጠሪያ ፈለገ ትምህርት ከወንጌል ገበያ ምንጩኖ ፈሰሰኛ ምርቃን የአምላክን እና በገድልህ አየን እልፍ አእላፉ ነው በዝተው ቢሰለፉ የጥፋትን ጉድጓድ አጋንንት ቢያሰፉ ቅዱስ መስቀልን ይዘህ ትነሳለህ ለነፍሴ ዋስ ሆነህ ትቆምላታለህ ተክለ ሃይማኖት እኔን በምልጃ አስበኝ ረድኤት በረከት ከኔ እንዳይለየ ታሪኬን ቀይረህ ጎዶሎዬን ሞልተህ መራራ ሕይወቴን በወንጌል አጣፍተህ ዛሬም ታምራት በዓለም ይሰማል። ቁስለኛ አካሌ በጸበል ድኗል። ጸሎት ፈውስ ሆኖኝ ከሞት ተርፌያለሁ። በሄድኩበት ሁሉ ተክልዬልሃለሁ